पहिला ይሰማኛል። ምን ልርዳው?
አገልግሎት ለመባል ፈልጌ ነበር።
የቴሌቢንን ነው ከር ዘጠኝ ሰማንያ አምስት መሰላል ብላ የላኩና ስድስት ዘጠና የሚጫኑ ለማቋረጥ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው የላኩና ስድስት ቁጥር ላይ ቀዳሚ ማቋረጥ ይችላሉ። መንሰላል ብለው ይልካሉ መጀመሪያ።
እሺ፣ ከዚያ ከዛ ስድስት ቁጥር
እሺ፣ ለማቋረጥ ስድስት ይመጣሉ። ታለርዘር ሲልኩ ስድስት ቁጥርን ይመጣሉ።
አ- አልመጣልኝም እያለ እኮ ነው።
ይመጣሉ ካለ
አ ስድስት ቁጥር አልማለት ካለ የኛ ደንበኛ አይደለም ማለት ነው። ተቋርጦ
እና ብርን እየቆረጡ ትኬት ይሰጡኛል። ከዚያ ድግር ስልክ እድለ ቢስ ነኝ። ይገርምሻል።
እንግዲህ ስለማቱ እንደ እድል ስለሆነ ነው።
ዙሮ ሞክራለሁ።